Hello. Hello.
ሄለው Hello, ቤት
ሰሉ ሰማለን።
አክሲዮን ለመግዛት ነበር። የት ነው የሚገኘው? ባንክ ቤት
አዎ ይቻላል። እ፣ ቢሮ መምጣት ያችልም። የት አካባቢ ነው ያሉት እርሶ?
ቢሮ የት ነው? ሚካኤል አካባቢ ነኝ። እኔ።
አዎ ቦሌ ሆስፒታል ጋር አለን። ታና ገርጃ አለ።
ገርጂ።
አዎ
እሺ፣ አመሰግናለሁ።
ማን ልበል ስሞትን?
ካሚላ
እሺ ምን ላይ ነበር ማስታወቂያችን የሰሙት?
ቲ ላይ ነው እኔ የማይሰማው ኢቢኤስ ላይ።
እሺ መቼ ይመጣሉ ታዲያ?
ነገ እመጣለሁ።
እሺ እሺ ደውሎታለሁ።
እሺ